ጤና ይስጥልኝ እናት አብሮ ይስጥልን።
order አድርጌ ነበርና pending ላይ ነው። እንትን ምንድን ነው withdraw ማለት ነው።
እሺ የ Best Bet ቁጥራውን የደወልክበት ነው?
አዎ እናት ትናንትና ነው ያደረኩት።
እሺ ስንት ብር ነው?
አራት ሺህ ብር መሰለኝ ማታ ላይ ነው።
እሺ confirm አድርጌልሃለሁ። እሺ ትንሽ ቆይ እ፣ ገብቶልሃል check አድርገው እሺ፣ ቴሌብር እሺ፣ ላይ ቴሌብር ስለሆነ እሺ፣ እሺ።
እሺ